ጠላት ትልቅ ጠላት ፍቅር ነኝ
ወይ ፍቅር ወይ ጄስ አለም ስምንት
ሄሎ
ወይ ወይ ፍቅር እሺ ችግር የለም ኦርደር ነበር ፍቅር እሺ
ዜሮ ሁለት አርባ ሁለት
ዜሮ ሁለት አርባ ሁለት ምንድን ነው
ጨርሻለሁ። ኦፍ ታይም ገብቷል። አሳውቂያቸዋለሁ። አስተካክለሽ ኮምፕሊት ቤ ማን ነው ስምህ
ሄሎ ሄሎ ማን ነው ስምህ ወንደሰን ፍቅር እሺ ወንደሰን ለማን ነው ያሳወቅከው ለሁላችሁ መቷል። ሀሴትም ለነ ደውያለሁ ብቻ ከእነሱ ጋር እና ኦፍ ታይም ስልኳ አልሰራ ነበር የከስተመሩ
እሺ እሺ አናገራቸዋለሁ አናግሪያቸው እና አላል ኮምፕሊት አላልኩትም ሰዓቱን አድርጋችሁ እንድታ እሺ እሺ አናግራቸዋለሁ እሺ ወንደሰን